ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
ብሩክ አረካ ነኝ። አይፌም ሶዶ አረካ
ወይም አረካ ቴሌ አስራ ሁለት ማለት ነው።
እሺ ትሬዲሽናል ኖት ሪኒራብል ብሎ እምቢ ብሎኛል። እኔ ትክላክ የት- የት አልከኝ? አረካ ቴሌ አስራ ሁለት ትሬዲሽናል ኖት ሪኒራብል እያለ ነው።
ቴሌ አረካ ቴሌ አስራ ሁለት እኮ ይኸውልህ እንትን ልበልና እኔ ብልድ ላድርግልና እምቢ ካለ እኔ ዲስክ ልካክ እኛ እንገባላለን። ካልሆነ እሺ፣ የት ነበር? የት shop ነው?
አረካ ቴሌ አስራ ሁለት አረካ ቴሌ አስራ ሁለት አረካ ቴሌ አስራ ሁለት አይደል? የማን shop ነው?
ኤፍሬም ሶዶ አረካ ኤፍሬም ሶዶ።
አረካ እሺ እደውልልህና እና enabled እንዳደረኩት እነግርሃለሁ። ካልሆነ ደግሞ መልሰህ ትደውልልኝና AnyDesk ትልካለህ።
እሺ። ዲስምሽ ግራ እሺ ነገር መቅደስ እሺ እሺ